ጥሪ አምቡላንስ ጥሪ አምቡላንስ ነው። ጥሪ አምቡላንስ hello ጥሪ አምቡላንስ ደወሉት። እባክዎ ምን ልርዳዎት?
ጥሪ አምቡላንስ አስፈልጎን ነበር።
ፈልጎን
እ ምን አሉኝ?
ጥሪ አምቡላንስ አስፈልጎን ነበር።
እሺ ስሞትን ማን ልበል
ማን ልበል አህመድ ሰይድ ይባላል። ይሄ ሶፊያ ድምፆት አይ- ድምፆት አይሰማም።
ሶፊያ ኢብራሂም ይባላለሁ።
ሁለት ስም ነው ያሉት?
እ ሁለት ስም ነው ያሉት?
ኧረ ይዝ ነው ሄሎ ሄሎ ሶፊያ ኢብራሂም ይባላለሁ። ሄሎ አይሰማም። ሄሎ ጠራ አምቡላንስ